ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጦት?
ሰላም ደህና አደርሽ?
እግዚአብሔር ይመስገን። ደንበኛችን
ዛንዚባር ወይም ሲሽልስ ለመሄድ ምንድን ነው የሚያስፈልገው?
okay ሲሸልስ ወይም ዛንዚባር አ ከዚህ በፊት apply አድርገው ያውቃሉ? ደንበኛችን አይ እ፣ አ- አያውቁም ከዚህ በፊት አ
እሺ ደንበኛችን ከዚህ በፊት apply አድርገው የማያውቁ ከሆነ እ፣ በ- በመጀመሪያ የሚያደርጉት
እ፣
ደንበኛችን አንዴ መስመር ላይ ጠብቁ።
እሺ ከዛ ሪፖርት ተደርጎ ወዲያውኑ የተመለሱ ታታቂ ዝም ብለሽ ሆነ ዲፖዚት ተደርገን ብንወጣ
I'm sorry, that is not a valid extension. Please try again.